ጤና ጤና ይስጥልን ይሰማዎታል? በቻፓ system ከቴሌ ብር ወደ ንግድ ባንክ transfer አድርጌ ነበረ እና ብሩን ከዛ-
ወጪ ነው የጠየቁት
አይ ከቴሌ ብር
ወደ ማን ወደ ንግድ ባንክ
ወደ ንግድ ባንክ አይቻልም ይሄ ቻፓ ነው አውቀዋል አይደለ ወደ ንግድ አዎ።
ባንክ ከቴሌ ብር ወደ ንግድ ባንክ ሳይሆን የሚያስተላልፉት ወደ ቤት ድርጅት ነው
ያው በቻፓው transaction system ነበር ወደዛ transfer እሺ፣ ያደረኩ ዜሮ አንድ ስልክ ልስጦት እና እዛ ላይ ቴሌግራም ላይ ያዋሩን ዜሮ ዘጠኝ ስልሳ ሄሎ ሄሎ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ብለው ቴሌግራም ላይ ያዋሩን በሱ ስልክ
እሺ
የሚቀሩት ስልኮች
ዜሮ ዘጠኝ ስልሳ
ሳ ሰባ ሁለት ሰባ አርባ ሁለት
አርባ ሰባ ሁለት
ቴሌግራም አዎ በሱ ስልክ ቴሌግራም ላይ ደውለው text ያድርጉን የተፈጠረውን ይንገሩን እሺ እናመሰግናለን